ሰላም ጤና ይስጥልን።
ሰላም ሰላም ነው።
እግዚአብሔር ይመስገን።
Donkey Tube ነው አይደለ?
አዎ
እሺ ይሄ ድንቅ ታሪኮች ለማካፈል ምናምን ብላችሁ እ፣ እንትን ብዬ ነበረ በሱ ስልክ አግኝቼ ነው የምደውለው እና እ፣ እዛ ለማካፈል እና ለመቅረብ ፈልጌ ነበረ የአንድ ሰው ህይወት
እ፣ አዎ ከአስተማሪ ታሪክ አለኝ ብለሽ ታስቢያለሽ?
አዎ አዎ
ፕሮግራሙ ትከታተያለሽ? የአንድ ሰው ህይወት እ፣ እ፣ የአንድ ሰው ህይወት ፕሮግራም ትከታተያለሽ ወይ?
እ፣ ድንቅ ታሪክ ምናምን ይላል አይደለ?
የአንድ እ፣ ሰው ህይወት ነው የቀረቡ የሚለው።
ሰዎች አዎ አዎ አዎ
እሺ፣ ስምሽን ማን ልበል?
እ፣ እኔ ሊማ ማን?
ሊማ ሊማ አዎ ሊማ ማለት ሚ ማ ኤም አይ ኤም ኤ
እሺ፣ ሚማ ማን?
ማኬ
ማርቴ አዎ ኤም ኤ ሲኤች
ማቴ ነው።
አ እሺ፣ ስልክ ቁጥርሽን ንገሪኝ።
ር- እሺ ዜሮ ዘጠኝ
እም፣
ዘጠና ስድስት
እሺ
ሰማንያ አምስት
እም።
ሀምሳ ስምንት ዜሮ አንድ
ዘጠና ስድስት ሰማንያ አምስት ሀምሳ ስምንት ዜሮ አንድ አ
አድራሻ አዲስ አበባ ነሽ?
አዲስ አበባ የካ ክፍለ ከተማ
እሺ መልካም እንደውላለን። መልካም ቀን።
እሺ አመሰግናለሁ እሺ